hello ሰላም ጤና ይስጥልን ችብችብ
hello hello ሰኞ ዕለት order አድርጌ ነበረ ፓስታ አልደረሰኝም። ወይ ብሩን መልሱልኝ ወይ ወይ ምንድን ነው?
okay አዎ፣ ቦ- ቦዬዝ ፓስታ ነው።
አዎ
አዎ የራሱ እጥረት ስላጋጠመን ነው።
እኮ ብሩን መልሱታ። አ- አ- ይደረግልኝ?
አንዱ ነገ ይመጣል፣ አንዱ እንደዚህ እያላችሁ በቃ ብሩን back አድርጉልኝ
እሺ ይመለስልዎታል። ቁጥር ይነግሩኛል?
በዚህ ቁጥር ዜሮ ዘጠኝ አስራ አንድ
እሺ አስራ አንድ አስራ ሁለት እሺ ሰማንያ ስምንት
ሰማንያ ሰማንያ አራት
እሺ okay፣ አምስት ነው አጠቃላይ አይደለም?
አምስት አዎ አምስት ፓስታ እሺ አሁን ይመለስልዎታል። ይቅርታ በጣም ችግር የለም።
አስቀምጠን እሺ